ስጥልኝ ሀና እባላለሁ። እባክዎን ልርዳዎ?
ሰላም አደርሽ?
እግዚአብሔር ይመስገን።
ዮርዳኖስ እባላለሁ እና text ደርሶኝ ነበረ።
እሺ ዮርዳኖስ፣
ክፍያውን ባለመከፈልዎት ምናምን የሚል text ደረሰኝ። ክፍያ ብያለሁ
እሺ ቴሌግራም ላይ ልከውልኛል።
አላኩም። ስደውል ማታ ወሳቸዋለሁ። ስልክ አታነሱ።
አዎ ማለት ከአስራ ሁለት ሰዓት በኋላ አንሰራም። እ፣ ትናንት በደወልኩልዎ ስልክ ቁጥር ቴሌግራም ላይ ደረሰኙን ላኩልኝ። አሁን text በደ በተላከልዎ ስልክ ቁጥር።
OK እሺ።
እሺ መልካም ቀን። እሺ